ብር withdraw አድርጌ እስካሁን አልገባልኝም ነበር።
ብር በዚህ እ?
ስልክ ነው?
አዎ
ስንት ብር?
አስራ አራት ሺህ ብር
ስንት?
አስራ አራት
እሺ አሁን ለሳንቲሞች አሳውቅልሃለሁ። እነሱ ማንዋል ያስገቡልሃል። እሺ
በኋላ ላይ እ
በኋላ ላይ ያስገቡልሃል።
አዎ እሺ እሺ አባቴ መልካም